hello
ጤና ይስጥልኝ። BGI ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
አየር ጤና ጄዛ ሆቴል ይባላል።
እሺ፣ ደንበኛችን አ፣ ፍሪጁ አይቀዘቅዝም፣ አንዳንዴ ያሞቃል።
እህ፣ BGI ID ዎትን ይነግሩኛል?
እ BGI ID ዎትን
የሚለው ነው BGI?
የቤቱ መለያ ቁጥር ማለት ነው።
የሲን ነበር ነው ወይስ እ፣ ይንገር በዛም ይቻላል።
ሶስት ዜሮ
ሶስት ዜሮ ስልሳ አራት
ስልሳ አራት መቶ ስልሳ
ስልሳ አራት መቶ ስልሳ አ- አይደለም ሶስት ዜሮ ስልሳ አራት መቶ ስልሳ ስልሳ ሁለት መቶ ስልሳ ስልሳ ሁለት ስልሳ ሁለት አ፣
ስልሳ አራት አስራ ስድስት ዜሮ ስድስት ሁለት ማለት ነው።
አ፣
እሺ ደንበኛችን መስመር ላይ ይጠብቁኛል፣ እፈልግልዎት።
እሺ እናት
ጀዛ ሆቴል ኖት?
hello
እ፣ መስመር ላይ ስላስጠበቁት ይቅርታ። ጃዝ ሆቴል ኖት?
አ፣ ጄዛ ሆቴል አ፣ አ፣ አ፣ አዎ እ፣ ለሌላ ጊዜ እንዲጠቅሙት የ BGI ID ዎትን ልንገሩት።
እሺ
አስራ አራት አስራ አራት
ሰማንያ አንድ ሰማንያ አንድ
ሰማንያ አራት ሰማንያ አራት አራት
አራት አ
እሺ እ፣ ሌላ ጊዜ ሲደውሉ
እሺ ወደዚህ ጥሪ ማዕከል የ BGI ID ዎት እሺ
አሁን ሙሉ ስሞትን ልቀበሉት። ደንበኛ